ጤና ይስጥልኝ አሪፍ ብሄር ወዳዝ ነው የዋኮ ምን ልርዳዎት?
ጤና ይስጥልኝ አብሮ ይስጥልኝ ለሚያችን ዋኮ ምን ልርዳዎት?
ከቴሌ ብር አካውንቴ ላይ እ ወደ አሪፍ እ ልኬ ነበረ ለመጫወት ጌም እና አልገባም፣ ይዞታል።
ዊዝድሮዋል አድርገው ነው
አይደለም አረ ለመጫወት እዛው በቴሌ ብር እንትን ለማድረግ ብዬ complete ይለኛል፣ ግን ዜሮ ዜሮ ነው።
ለማስተላለፍ ከቴሌ ከቴሌ ብር ወደ betting ኡ site ለማስተላለፍ
አዎ
deposit ለማድረግ ማለት ነው ደንበኛችን
አዎ እ እ deposit ለማድረግ
አዎ እሺ፣ ስንት ብር ነበረ?
መቶ አርባ አምስት ነው።
መቶ አርባ አምስት ብር
አዎ ከምን እ ወደ ምን የ betting site ነበረ?
ወደ አሪፍ ወደ ምን
አሪፍ
ምን አሉኝ? ይቅርታ ደንበኛችን አ- አ- አሪፍ ፔይ ነው የሚሉት አሪፍ የእናንተ- ፔይ ወደ ምን ቤት አዎ።
site? ከቴሌ ብር ወደ- ወደ ምን betting site?
ወደ Special እንትን Special Best Bet ወደ ምን ይቅርታ ድምጾት ይርቃል።
Spec- Special Best Bet ነው።
Special
አዎ Best Bet
እሺ፣ Special ምን አሉኝ? ይቅርታ ደንበኛችን እ Best Bet ስፔሻል ቤስት
አዎ ቤት
Special Best Bet።
አዎ
እሺ መቼ ነበረ?
እ ዛሬ ነው እ ዘጠኝ ሰዓት ዛሬ?
አካባቢ ነው። አዎ
እሺ እሺ ደንበኛችን ከቴሌ ብር ነበር ያሉኝ አይደለ?
አዎ አዎ እሺ እ የእርስዎ ስም ይነግሩኛል?
ኢዩኤል ታደሰ አለም ነው።
ማን አሉኝ?
ኢዩ- ኢዩኤል ታደሰ አለም ነው።
ይቅርታ ድምጾት ይቆራረጣል።
እሺ ኢዩኤል ታደሰ አለም ነው። ኢዩኤል ታደሰ አለም ሄሎ ሄሎ ሄሎ ሄሎ